ጤና ይስጥልኝ ቤት ቤት ሰባነኛ በኩል ልርዳ
አፕሩቭ ለማድረግ ነበር። እሱ የምትጠቀመው በዚህ አይ ሚን ቤት ቤት የምትጠቀመው በዚህ ስልክ ነው?
አዎ
መቼ ነበረ?
አሁን አካባቢ ስንት ብር ነው?
አስራ አንድ ሺህ
Hello አቤት confirm አድርገንልሃል፣ check አድርገው።
አመሰግናለሁ።
አመሰግናለን ስለደወሉ። መልካም ቀን